ይሉኛል በላጣሁ እንዴት ይሻለኛል አጥቻለሁ እኔ ስፎይታ ያቅበጠብጠኛል ጧት ማታ በድንገት ፍቅር ደርሶብኛል በላጣሁ እንዴት ይሻለኛል ከሩቅ ከባሻገር አይሰጥ ምልክት ከቶ እንዴት ይቻላል ፍቅርን ቀድሞ ነገሪቱን አይቆሽም አይመታ ድንገት ክትፍ ይላል ሳያስብ ማን ብልታ ክተት ብሎ አይጀምር አውጆ አይነሳ አይጣል ፍቅር ድንገት ሲነሳ ደናውን ሊና ከቦ በድንገት አጥለቅልቆት ያድራል ባሳበት ናፍቆት ክተት ብሎ አይጀምር አውጆ አይነሳ አይጣል ፍቅር ድንገት ሲነሳ ደናውን ሊና ከቦ በድንገት አጥለቅልቆት ያድራል ባሳበት ናፍቆት አጥቻለሁ እኔ ስፎይታ ያቅበጠብጠኛል ጧት ማታ በድንገት ፍቅር ደርሶብኛል በላጣሁ እንዴት ይሻለኛል አጥቻለሁ እኔ ስፎይታ ያቅበጠብጠኛል ጧት ማታ በድንገት ፍቅር ደርሶብኛል በላጣሁ እንዴት ይሻለኛል መውደድን አስምቶ ግንባር ቀደሙን ፍቅርን ይማርካል ሳይገብር ደሙን ሀሳብ ፈጥኖ ደራሽ ደጀኑ ትዝታ ወራሪው ፍቅር ነው ድንገቴ የሚረታ ማይጨው አልዘመተን አሏል ዘገሌ እንዴት ይላል ደሞ ገለሌ አይፎክር አይሸልል ዘራፍ ያውቀው ሀሳብ ብቻ ነው ወይ ፍቅር ታጥቀው ማይጨው አልዘመተን አሏል ዘገሌ እንዴት ይላል ደሞ ገለሌ አይፎክር አይሸልል ዘራፍ ያውቀው ሀሳብ ብቻ ነው ወይ ፍቅር